ሰላም ጤና ይስጥልኝ። hello አቤት
አሚካል ኢትዮጵያ አ
ከ We Plus Solution ነበር ምደውለው ሰላማዊት እባላለሁ።
ከምን solution We Plus Solution hello አቤት ከ We Plus Solution ነበር እሺ።
ምደውለው ሰላማዊት ድርጅታችን አዲስ መተግበሪያ develop አድርጎ ከሀምሳ በላይ አገልግሎቶችን በአንድ application የያዘ ነው እና እርስዎም በዚህ እድል ተጠቃሚ እንዲሆኑ ለማሳወቅ ነበር በነፃ እንዲያስተዋውቁ
OK አሁን እንኳን ብዙ ማስታወቂያ እንትን የምንሰራው ነው እ?
ስራው አቤት hello ስራው ስለሌለ በቃ ብዙም እኮ ታዲያ በእኛ app ጭናችሁ ስታስተዋውቁ እኮ ስራው እንዲመጣላችሁ ነው
አዎ
እ? app ኡን ከ Play ወይም ከ App Store አውርዶ መጫን ነው
OK እስኪ እናየዋለን በቃ እሺ ዊ ፕላስ ሶሉሽን ፕሮቫይደር እሺ እሺ እሺ